ሰላም ጤና ይስጥልን ChipChip።
ሰላም ነው እናት፣ እንዴት ዋልሽ?
እግዚአብሔር ይመስገን።
አንድ ጥያቄ ለመጠየቅ ነበረ። ስም ስም ላይ ማለት ነው ይሄ ChipChip benefit አለ አይደለ?
እሺ ስማችን ላይ ብሩ አለ አንድ ሺህ ስምንት መቶ ምናምን ብር አለ ይለኛል።
Okay፣ የተሰበሰበው ነው።
እ እሺ ምንድን ነው የሆነበት?
በ wallet ላዝ ስል low balance ነው አለኝ።
okay፣ እዛ ላይ ብር አለው ነው የሚለው።
አዎ
እስኪ screenshot ኡን ይልኩልኛል።
screenshot ኡን እም፣ እምቢ የሚለውትን part አርባ አራት ቤቱን ያውቁታል ስልካችንን።
ወይ እስኪ እኔ እንጃ።
እሺ ልንገሮት፣ ያው ዜሮ ዘጠኝ አርባ አራት እሺ አስራ አንድ አስራ አንድ ዜሮ ስድስት ዜሮ አራት ዜሮ ስድስት ዜሮ አራት አዎ እስኪ እምቢ ያለውትን part screenshot አድርገው ይላኩት እስኪ።
እሺ ሌላም ቁጥር አለ በዚህ ቢልኩ ይችላሉ አይደል?
አዎ አዎ።
እሺ እናቴ አመሰግናለሁ።
እሺ እሺ